የኢትዮጵያ ሮዳስ ነው የባኮ ምን ልርዳዎት?
በቀደም ለታ ፍሪጁን እንድትሰሩት እንትን ብያችሁ ነበረ። ልክ ደውዬላችሁ ነበረ። የ maintenance ሰው ልካችሁልኝ ይነሳል ፍሪጁ ተነስቶ ነው ሄዶ መሰራት ያለው ብላችሁ። እስካሁን ግን ማንም ሰው መጥቶ ያነሳ የለም ከ maintenance team
እስካሁን አልመጡም ማለት ነው።
አልመጡም።
እሺ ደንበኛችን ቢጂ አይዲዎትን ይነግሩኛል።
ይዤ አይደልሽ በስልክ ቁጥር ነው በዚህ ስልክ ቁጥር ነው።
እሺ ይንገሩኝ። በዚህ ስልክ ቁጥር አሁን አሁን በደወሉበት አዎ ዜሮ ዘጠኝ አዎ በዚህ ማለት ሰላሳ ሰባት እሺ
ስልሳ ሶስት
እሺ ደንበኛችን እንድፈልግሎት እሺ
ሰብሌ ጋር ሰብላ
እሺ የእርስዎ ሙሉ ስም ይነግሩኛል ደንበኛችን?
ሰብለ ከበደ።
ሰብለ ከበደ።
አዎ
እሺ ስልክ ቁጥር አሁን በደወልበት ልመዝግበው።
አዎ በዚህ
እሺ
እ ይቋረጣል ሮዳስ የት አካባቢ ነው የሚገኙት?
ሀያ ሁለት ሀያ ሁለት